ሄሎ ሄሎ ሄሎ ሄሎ ጤና ይስጥልኝ። ሄሎ ይሰማል? አ? ወጌሻ ለመመዝገብ ነበረ።
ሄሎ
አቤት አቤት።
ሄሎ
ሄሎ ይቅርታ፣ ሌላ operator hold አድርጎ ስቱ ነው። ይቅርታ ችግር የለውም።
እሺ፣ ብዙ information ውስጡ ትሬስ information ኡን ያውቁታል።
ኦ- ኦንላይን አለ አይደል?
አዎ አለ።
እሺ እሱን ነበረ። ምን ምን እ, ል- ልንገርሽ
ያው ዛሬ ከሆነ የሚመዘገቡት አስር ሺህ ብር ነው። ከነገ እ?
ጀምሮ እ?
ዛሬ እ?
ከሆነ ዛሬ ከሆነ የሚመዘገቡት ሄሎ አይ አይሰማም እኮ ዛሬ ከሆነ የሚመዘገቡት ሄሎ